Hello. አቤት ነው የመጣሁት።
ከዚህ ከእናንተ ወደ ቴሌብር ብር ልኬ ነበር ትላንት ማታ ሁለት ሰዓት አካባቢ
ከምን ላይ ነው የላኩት?
ከቻፓ
ከቻፓ መላክ አይቻልም። ከ ከሀበሻ- ሌላ ከምን ላይ ነው?
አበሻ ላይ ከሀበሻ። እሺ የቴሌብር ስልክ ቁጥሮን ይስጡኝ።
ዘጠኝ ሀያ ሰባት
ዜሮ ዘጠኝ
ሰባት
ሀያ ሰባት ሰማንያ ሶስት
ሰማንያ ሶስት አርባ አራት
አርባ አራት ሀምሳ
እኛ ጋራ ከሀበሻ approve ተደርጎ አልመጣም። እሺ ሀበሻ ስፖርት ደውሎ approve ያስደርጉ።
አበሻ ስፖርት
ደውሎ አፕሩቭ ያስደርጓቸው።
እሺ
እሺ ካንቀስ እሺ